hello ቅድም ደውዬልሽ ነበረ ሚኒሊክ ሆስፒታል ስልኬን ሰጥቼሽ የነበረው ቆይ አንድ ጊዜ ቅድም እሺ።
ሰው ደውሎላችሁ ነበር? ሚኒሊክ ከምኒሊክ ሆስፒታል በምን ስልክ ነበር? የተ- አምቡላንስ ነው አይደለም?
ለአምቡላንስ አዎ አምቡላንስ መጥቶ CT scan እንዲነሳ ነበር እሺ
እሺ።
አ- አይደለም ማለት ተነጋግራችኋል ነው ወይስ በሌላ ስልክ ተደውሎ እንዳይሆን?
አይ በዚሁ ስልክ ነው የደወልኩት ለነገሩ ደሙ ውጥ- እንትን ስላለው የደሙ ውጤት እስኪመጣ ነበር ደሙ ውጤት ስለተገኘ አሁን እሺ።
CT scan ኡ ይነሳ ስላሉ ነው ስለዚህ አሁን ይምጡ፣ አምቡላንስ ይዘው ይምጡ።
አዎ አሁን አምቡላንስ ይዘው ይምጡ እሺ እ፣ ምኒልክ ሆስፒታል ነው ያሉት?
አዎ ሚኒሊክ ሆስፒታል እሺ በዚህ ስልክ ይደውሉ ሲመጡ።
አዎ ጥሩ እሺ፣ በቃ ይደውላሉ በዚህ ስልክ እሺ እሺ እሺ እሺ